ሄሎ፣
ለምንድን ነው ስልክ የምትዘግብኝ?
ሰላም ጤና ይስጥልን ቤት ቤት በስልክ ቤት ይሁን። ለምንድን ነው ስልክ የምትዘግብ? ሰው ሲደውል ይቅርታ፣ ምን ነበረ?
አካውንት አሳችልኛ
ምን ሆኖብህ ነው?
አይሰራም። በጭራሽ ቦስ ለማድረግ አልቻልኩም።
ዲፖዚት በምን በሲቢ ነው?
በሁሉም መይት እምቢ ያለኝ ነው ልከፍትልኝ ፓስወርድ ረስቻለሁ እና ሪሰንድ ሪሰንድ ስል እምቢ ያለኝ
እ፣ ፓስወርድ ረስተህ ነው አዎ ቆይቻለሁ ከረሳሁት አሁን እኮ ኮዳ send- ኤስኤምኤስ ሜሴጅ አልገባልን?
አልገባልኝም ምንም የገባልኝ አይደለም በ- አሁን በሰላሳ ስልክ ደቂቃ ስፔስ እንደሳ ፉል ሆኖ እንዳይሆን ሜሴጁ ያ የስልክ ስፔስ ከሌለ ኦጎሬ ለም ምናልባት ፉል ሆኖብህ እንዳይሆን ስፔስ እንጂ ይሰራል፣ እየሰራልን አምስት ነው መቶ አስራ ሁለት አስራ አምስት መቶ አስራ ሁለት ጂቢ ነው በና አንቺ የሚሆነው እ?
ይሄ አ- አስር ሜሴጅ የተላከ ነው አምስት መቶ አስራ ሁለት እሺ ጂቢ ምናልባት የሚሆነው አይደለም ኦፕሽኑን ምናልባት እንደዛ ላይገባበት የሚችለውን መንገድ ነው። እሺ ወይ ደግሞ ብራውዘር ቀይረክ ሞክረው። ክሮም ነው ምን የምትጠቀመው?
ያለኝ ነው መሰለህ ልንገርሽ ልንገርሽ የኔ ውዴ እሺ
አሁን ክሪሰንድ በስት ቤት በስት ቤት ኢትዮጵያ አልኩት እሺ ያው አዳምጪ ልንገርሽ እሺ እሺ ቆይ ሪፍሬሽ አድርገው አንዴ ስልክን ሪስታርት አድርገው። ምናልባት አደረኩኝ ደጋግመክ ስትነካውም ላይገባልህ ይችላል። ሪፍሬሽ አድርገውና አንዴ ንካው ይገባል።
አንድ አዳምጪ ታቁናች እሺ
አሁን ፎገት አልኩኝ አይደለም ስልኬን መሳፍ አለብኝ አይደለም ስልኬን ሰፍቻለሁ ያው እቅ ሴንድ አል- ሴንድ አልኩት አይደለም እቅ ምን እያለኝ ነው አዳምጪ
እሺ እቅ እ- እም- አዎ ያው something went wrong while while sending screen- new password
እስቲ screenshot አድርገህ ላክልን።
በምን ልላክል ጽሁፉ የሚያመጣው screenshot አድርገህ ቴሌግራም ላይ ላክልኝ
ቴሌግራም አሁንም ልላክልሽ አ- እንደዛ አዎ።
ሆነሽ ላክልን። አዎ check እናደርገዋለን።
እንዳትወጪ በቃ ከመስመር ስ- ያው ልላክልሽ ያው እሺ ያው ከመስመር እንዳትወጪ በቴሌግራም አይደለም የምልከው ለ Best Bet እሺ ስምህ ማን ነው ቴሌግራም ላይ?
ጾም ይባላል። እኔ በደንብ ታውቂኛለሽ አንቺ የኔ ብል- ባልተሻር አይደለም ግን መታቅኝ አውቃሽ ነው የምትክሪኝ።
አይደለም አይ ስምህን ስ- ሁለት ስልክ ሚሊዮን- ቁጥር ሁለት ስለሆነ ሚሊዮን የሚመጣልኝ
ጾም ጾም ነው ጾም።
ኦኬ እሺ አወቅኩክ።
እሺ አሁን በቴሌግራም ላይ የት ነው የማገኘው? እሺ የኔ ብቻ ቁጥራችንን ታውቋለህ?
በደንብ ነው የማውቀው። በደንብ የቴሌግራሙን በደንብ እሺ ላክልኝ። እዛ
ያው እስቲ ንገረኝ።
ቁም ነገር
ቤት ቤት ቁጥር ከሄ ነው እንደ የደወልክበት ነው?
አዎ ያው ልኬልሻለሁ። ያው አሁን ኦንላይን ነሽ ቆይ፣ ያው ልኬልሻለሁ።
እሺ የትኛው ነው?
ይሄ አይደንቲኬት ዘ ኮድ የሚለው ነው?
ያ አይደንቲኬት ዘ ኮድ የሚለው ጽሁፍ ነው የላክልን?
አይደለም አ- አሁን ያው ሱፉ ገብቶልሽ ገብቶልኛል የናንቺ እሺ ማን ነው ስም የገባለት?
ሄሎ ሄሎ አልሽኝ። ዲስ ኢዝ
ኤልያብ የሚለው? እስቲ ዜሮን አጥፍተህ ሞክራት።
ያ ዜሮን አጥፍተህ ሞክረው።
ሶሮና ትቼ ሞከርኩኝ እምቢ ያለኝ ነው በጭራሽ።
እስቲ አሁን ደግሞ ዘጠኝ ብለክ ቼክ አድርገው።
ያ ሰጠኝ ውድ አልፈልግም። አይኔ የሚፈልገው ሶሮ ሰጠኝ ውድ ይሰራልኝ ነው።
አይደለም እስቲ አንዴ ዘጠኝ ብለክ እ፣ መክፈቱን ቼክ እንድናደርግ ኮድ እንደሚልክልክ ቼክ ለማድረግ ብለን ነው።
እምቢ ያለኝ ሰው እስቲ ሞክርና ስክሪንሻት ላክልን። እንደዚህኛው
በዚህኛው ሳክል ይበናት ያኛ እንዳታደክም ይበናት። ይሄኛው ነው እኔ የሚፈልገው። ይሄኛው አካውንት ነው እኔ የሚፈልገው። ያኛው ጨዋታው ሁላ አላገኝም። ይሄ ነው- ይሄ ነው እኔ በጨዋታም አላገኝም። አሁን አሁን ገባሽ?
ሄሎ አ- አቤት ይሰማኛል። በእናትሽ የለም እንደ ተስፋዬ
ያው ስማኝማ አሁን ላይ ማለት ነው ዜሮ ዘጠኝ ብለው የሚጀምሩ ስልኮች ኮድ እየተላከላቸው አይደለም። ዘጠኝ ብለህ ጀምርና ይ- ይከፍትልሃል።
ምን አልሽኝ?
እሱ ሞክረው መጀመሪያ ምን ዜሮን ልሞክር?
አጥፍተህ ሞክረው።
አ፣ ታሪኝስ?
ዜሮን አጥፋና ዘጠኝ ብለህ ጀምረው።
እሺ ያው አሁንም ልሞክር። ምን ችግር አለው? እሱ ቀላል አይደለም። ያው መስመር ላይ እንዳትወጪ ልንገርሽ።
እሺ ሞክርና አሁን screen ያው ያው ያው ሞክር ያለው አሁንም ልላክልሻ።
እሺ ላክልን።
እሺ ያው እሺ forget password ልበልና ሱቅ ስጠብቅኝ። ይቅርታ አንዴ፣
እሺ ይቅርታ ይቅርታ፣ በእናትሽ ይቅርታ።
ችግር የለም።
ያው ይኸው extend አድርግ ያለው ይኸው ምን እንደምለኝ ያው እንየው። ሄለኛ አሁንማ ሄለኛ ቁጥር ጨመራችሁ። አሁን
ላከልክ
አይ ሱቅ አሁን አይ እንደዛ አሪፍ
እስቲ screenshot አድርገህ ላክልኝ።
ይኸው ይኸው እሱ ይኸው ይኸው ይኸው የኔ ወዲህ ይኸው ትመጣለሽ አሁን እ አገኘሽ አሁን
አላክልንም እኮ
ልክ ያለው እንጂ ለምን እንደሚለው የመጀመሪያው ነው የላከው።
ያሁን አልገባም አልገባም። አዎ።
ይሄ ለምንድን ነው እምቢ የሚለው ይሄ
በዚህኛው ኮድ ስለሚገባልክ ነው እንደዚህ ያልመጣልህ። message ላይ ገብተህ check አድርገው።
ያው ያው ልኬልሻለሁ
እሺ
በሰጠኝም አይተሻል አይደለም የሚለው
እሺ፣ ቆይ አንዴ መስመር ላይ ጠብቀኝ።
እሺ
ها waxaa la dhahaa maxay maxay tullu baa la dhahdaa
هاي Yeah.
هاي لا ha taaye danda ha waa runta kamadow مم.
ha anda wakti horuu hadli jiray waktigii wuxuu hadli jiray dhulka la qaadayo inaan daawan jiray muu xiray muu qabto ya muxuu le kama qadin mar igu dhiibo markaa meesha
معناها مش عارف ولا وين ممكن مصباح بس بدي كاتبه
hello ቃለ አቤት።
provider ኦቹ አሳውቅልሃለሁ። እሺ
ya አንተ የላክልንን ፎቶ ልከን እናሳውቅልሃለን። ትንሽ ጠብቀን እዛው ቴሌግራም ላይ እጽፍልሃለሁ።
አሁን እንደዚህ ካሉ እንደዚህ አልቋው ነው በኋላ የምትለኝ እዛው ቴሌግራም ላይ እኮ ለዛ ብዬ እኮ ነው እስክንልክ ስለሚቆይ አሁን ዝጋውና ቴሌግራም ላይ እንጽፍልሃለን ወይ ትንሽ ቆይተህ ደውልልን።
ተስፋዬ አገናኝ ስ ተስፋዬ አገናኝ ስ እኛ እንደውልልሃለን ወይ ማን አይ እሱ በደንብ ይችላል አል- በቃ ልንገረው ብቻ አገናኝ ምንድን ነው ቆይ ማንን ላገናኘህ?
ተስፋዬ
የለም አሁን
የት ሄደህ ነው ዛሬ አል- ዛሬ አልገባም።
ልምጣባ ልምጣባ ልምጣ እ?
እኔ አዲስ አበባ ነው ያለሁት ልምጣ አይ አትምጣ። እስከ ነገ ካልተስተካከለልክ ችግር የለውም። ግን አሁን ትንሽ ጠብቀን አንድ ሰላሳ ደቂቃ እናሳውቅልህና እስከ ነገ ዛሬ ማን ነው ዛሬ መጠበቅ ለምን የምችለው አ- አሁን ሀያ ሺህ ብር በልተሽ እስከ ነገ ማን ነው መጠበቅ የምችለው እሺ በቃ እንደውላለን።
አሁን እኔ ቶሎ ነው የሚፈልገው ካላበላሳ እመጣለሁ ዛሬ ወላ ው ነው ነው ይሳፊ እሺ።
ይሳፊ ለፊት
እሺ እንደውልልሃለን።
እንደውላለን ሰላ አባታችን አምላክ ያጥፋችሁ